ጤና ይስጥልን። ዋሽንግተን ህክምና ማዕከል
ባኮትን ቀጠሮ ለመያዝ ነበር ለመቼ ነው?
ለዶክተር እስክ- እስክንድር ጋር ሐሙስ።
ለሐሙስ ዶክተር እስክንድር ጋር።
አዎ እሺ አንዴ ጠብቅ። ካርድ አለዎት እኛ ጋር?
አዎ እሺ ስልክ ንገሪኝ።
ሰማንያ ዘጠና ሶስት አስራ ሰባት ዜሮ ዘጠኝ አንድ
ሰማንያ
ዘጠና ሶስት አስራ ሰባት
ዜሮ ዘጠኝ ስንት
ዜሮ ዘጠኝ አስራ አንድ አስራ አንድ አዎ
ታደለች ነው።
አዎ
እሺ አምስት ስምንት ሰዓት ነው የሚኖሩት።
እሺ ቁ- ቁጥሬ ስንተኛ ነኝ?
እሱን ማየት አልችልም። እኔ ያ-